ሄሎ ጤና ይስጥልን ብትይ
ሰላም ሄኖክ ነኝ። ጄሪ ትኖራለች ነኝ ጄሪ የለችም። ተስፋ አለ ላገናኘ።
አዎ ታገናኝ።
እሺ ተስፋ ተስፋ ሄኖክ ሄኖክ ሄጄ
ሄሎ ተስፎ እንዴት ነህ?
ሄሎ ሄኖክ እንዴት ነው? ሰላም ነው?
አማ- አማን ወይ አለን አለን።
እንትን ሄኖክ ሚዛን ሁለት እሺ system አስቸገረን እና አዲስ system እንትን ብለን ነበር።
ምን አድርጋችሁ ምን ሆነ ያስቸገራችሁ? ዘወል system sys- system unit ኡ
system unit ኡን ያስቸገራችሁ?
አዎ አዲስ ቀየርን እና አዲስ እሺ ቴሌግራም ላይ ልኬልህ ነበረ። ፋይል ጭነንበታል። አንዴ ጭ- ተስተካክልን ምንድረ ምን game ነው የሚጫንበት?
keno ነው መጀመሪያ የነበረበት keno ብቻ
no ማለት የ keno ና spin ነው የሚያጫወተው።
keno እና spin ነው የምጭንበት?
አዎ እንትኑን ጭነንበታል። ጄኔቲክ ፋይሉን ጭነናል።
እሺ accept በለኝ እሺ ሲመጣ እሺ እሺ እሺ እሺ